ጤና ይስጥልኝ ጉዳይ ሀና እባላለሁ። ምን ልርዳዎ?
ቀለም ገቢ ፈልጌ ነበር ሀና።
እሺ ከዚህ ቀደም ጉዳይን ተጠቅመው ያውቃሉ?
አዎ ቀለም አዎ አዎ ለመቀጠር ተጠቅሜ ነበረ ሰው ለማስቀጠር
እሺ ሙሉ ስምዎን ይንገሩኝ?
በእሱ ፍቃድ አብርሃም
በሱ ፍቃድ።
አብርሃም
እሺ አድራሻው?
ቄራ
እሺ አሁን በደወሉ ስልክ ቁጥር ይገኛሉ?
አዎ ግን አስቸኳይ ነው የምፈልገው
እሺ ፍላጎቱን በደንብ እንድረዳና የእርስዎ መስፈርት የሚያሟላ ባለሙያ ለመላክ የተወሰኑ ተጨማሪ ጥያቄዎች አሉኝ።
እም፣ የቦታውን ስፋትና ስለ ስራው ተጨማሪ መረጃ ካለ ቢነግሩኝ።
okay እሱን እንትን ብዬ ልንገርሽ
ኦኬ፣ አይቼ ለክቼ
እሺ እሺ መልሰው ይደውሉልን።
እሺ እሺ መልካም ቀን።